ጤና ይስጥልኝ።
ሰላም አመሰግናለሁ።
ከቢጃ ነበር የምደውለው።
እሺ እሺ።
update አድርጌ ያለው ትኬቱ በዚህ እዛው ዘጠኝ አርባ ሁለት ላይ የምትሰራው አይደል? በዛው ዘጠኝ አርባ ሁለት ላይ በዛው ticket number የምትሰራው?
ምን አልከኝ?
በዛው ticket number ነው የምንሰራው ወይስ ሌላ ticket number ነው የላክሽው?
አይ እዛው ticket number ነው ያው update ነው ያደረኩት።
ስለዚህ እዛው ላይ እንችላለን። እሺ። አይ ticket number ተሰጣቸው ለ technician ኦቹ በዛው እንዲ respond እንዲያደርጉ ነው አዎ፣ አይ ticket number ኡ ራሱ ነው እዛው ላይ ነው update ያደረኩት።
ራሱ ሆኖ just ቦታው ብቻ አራሳ እንዲሆን አደረገው።
ቦታው ብቻ አራሳ አመሰግናለሁ።
እሺ እሺ